ሄሎ ሄሎ
ሄሎ ሰላም፣ ከ ChipChip ነበር ምደውለው።
እ ከ ChipChip ነው ምደውለው።
እሺ እ ያልመጣ product ነበሩት እ ያልመጣ product። hello አይሰማ ይሰማል ይሰማል።
ያልመጣ product ነበሩት አይ መጥቷል፣ አሁን መጥቷል፣ ወሰዱ፣ እ እ መጥቷል፣ ወሰዱ።
ሁሉም መጧል።
አዎ በቃ እሺ፣ እሺ check ለማድረግ ነው። እሺ፣ እሺ መልካም ምሽት።